ይደርስልኝ ጠብታ አምቡላንስ።
Hello፣ እንዴት ዋላችሁ? አምቡላንስ ፈልገን ነበር እመቤት።
እሺ ይቻላል። ከየት ወዴት ነበር?
ከሰሜን ማዘጋጃ ጳውሎስ ሆስፒታል።
ጳውሎስ ቀጠሮ ነው ወይስ
emergency ነው?
ምን ሆና ነው?
እ?
ምን ሆኖ ነው ታካሚው?
ታካሚው በጣም ደክመዋል። እዚህ ነው።
ምን ነበር ህመማቸው ከዛ በፊት?
ከዛ በፊት ስኳር አለባቸው።
እሺ፣ ከዛ በኋላ ከዛ በኋላ ደግሞ እ ሳምባቸው ላይ ውሃ እና እግራቸው ትናንት ሐኪም ቤት ሄደው ለመድኃኒት ሁሉ ተሰጥቷቸው ነው የመጡት።
እዛው ጳውሎስ ለአስራ አምስት ቀን ተቀጥረው ሆኖ ሌላ ሐኪም ቤት ሌላ ሐኪም ቤት ልብ ሐኪም ቤት ጋር ክትትላቸው የት ነበረ?
እ ክትትላቸው የት ነበር?
ልብ ሐኪም ቤት አዲስ ል-
እኛ ልንወስዳቸው የምንችለው ክትትላቸው ያለበት ሆስፒታል ከሆነ ነው።
እንዴት እንደሱ ካልሆነ አይሆንም እንዴ?
አይሆንም።
እሺ እናመሰግናለን።
እሺ